hello ጤና ይስጥልኝ። እባክዎት ምን ልርዳ? ምን ልርዳዎት?
hello hello
hello hello
hello
hello hello አቤት ጤና ይስጥልኝ። እባክዎት ምን ልርዳዎት?
hello አቤት ይሰማኛል። እባክዎት ምን ልርዳዎት?
አሶማሊ የለም እ
አሶማሊ ሶማሌ የለም። ይቅርታ አማርኛ ትንሽ ትንሽ አይሞክሩ?
ሶማሊ
ሶማሌ የለም።
እ
ሄሎ
አባን ሶማሊ የለም ሄሎ